አይመስልም። ቢዛ ኢትዮጵያ የደነኛ ባኮት ምልዶት
ማሽን እዚህ ብሎን በእናትህ ምና በረዶ አይዙ
ስንተኛችን ቢጃ ሄዶትን ንገሩኝና ልመዝግብሎት።
እ?
ቢጃ ሄዶትን ንገሩኝና ልመዝግብሎት።
ቪ- ቪዛ አይዲ
አይዲ ወይም ደግሞ ኮድ።
የማሽኑ ነው።
አይ የማሽኑ ሳይሆን የእርሶ መለያ በ SMS የተላከለትን ይንገሩኝ።
SMS የተላከ ነገር የለም እኮ እኔ አሁን
እሺ TIN number ይንገሩኝ። TIN number ይንገሩኝ። ወይ
እሺ TIN number ልንገርሽ።
እሺ
ዋህን TIN number ኡን እ፣ ልንገርሽ እሺ ይንገሩኝ።
ዜሮ ዜሮ ዜሮ ዜሮ
ሰባ አንድ
ሰባ አንድ
አስራ ዘጠኝ ሃምሳ ዘጠኝ
አስራ ስድስት አስራ ስድስት ስልሳ ስምንት
ይሰማል ደንበኛች
እ?
ይሰማል። ድምጦት በመሀል ተቆራረጠ።
አ ዜሮ ዜሮ ሰባ እሺ አንድ እህ፣ ሃምሳ ዘጠኝ እሺ አስራ ስድስት ስልሳ ስምንት
አስራ ስድስት ስልሳ ስምንት
አ
ባኮትን አንዴ መስመር ላይ ይጠብቁን።